ሄሎ ሄሎ አይሰማም እንዴ?
ይሰማል። አሁን ይሰማል።
ከመቶ ሰከንድ ነው ደውልልን።
እሺ እሺ ደውለው ጥያቄዎት ምንድን ነው የነበረው?
እ ጥያቄው ምንድን ነው?
ጥያቄ ልኬ ነበርና ወደ እናንተ እሺ። እሺ አልደረሰኝም፣ ግን እንትኑ ጥያቄ
መቼ ነው የተመዘገቡት?
ከሁለት ሰዓት በፊት ምናምን
እኮ message አሁን ለሁሉም ጥያቄ በአንድ ላይ ስለሚላክ ስለተላከ ማለት ነው እም፣ እና ስልክ message ስለተላከ የኔ connection መጨናነቅ ነው። ይገባሉ ቦታ ቆይተው ይሞክሩና ውድ ስልኮ balance አለው charge ስለሚያደርግ ሁለት ብር ይቆርጣል። subscription ሲያደርጉ ሁለት ብር እኮ ሁለት ብር ያስፈልጋል እኮ ቆርጧል።
እና እኮ ቆርጧል። ከዛ ጥያቄው በቆረጠበት ስለሆነ ልክ በትኬት ስለሆነ ጥያቄው ይመጣልዎት በሁለት ብር
እም፣ እና ይመ- ይመጣልዎታል ጥያቄው እሺ፣ እና ይጠብቁ። ለሁሉም message ስለተላከ ሁሉም አንድ ላይ system ላይ ሲገቡ የኔትወርክ መጨናነቅ ችግር ነው። ይመጣልዎታል ጥያቄው። እሺ እሺ።